avec. አቤት እንዴት አደርሽልኝ የኔ ፍቅር?
ደህና ሁሉ ሰላም?
ምን ያልሽ?
እንዴት ነሽ? አባትሽ ደህና ነው?
ደህና ነው።
እናትሽስ ደህና ነች?
የለችም።
የት ሄደች?
ስራ ተይ እንጂ።
አ አባትሽስ
ደህና ደህና ነው?
ነው።
እም?
አ- አዎ
እወድካለሁ ትልሃለች በይው።
አ እወድካለሁ ትልሃለች በይው።
እወድሻለሁ ብላለች ማለት የኔ ሚስት እወድሻለሁ እና እንዴት ናት? ምን የሰራሽ ነው አንቺ ወመኔ? እም?
ቆሜ
እ?
ቆሜ ቆመሽ አ በያው እንተኝ ግቢና
እ እም?
ተኝ
እም?
ተኝ
አዎ ተኝ
ቻርጀር ለፍረድስ ነበር ይወራ እ ቻርጀር ራስ ምን ስም ጣይቱ እ የፈራሹ ድንች ወጥ አለ አይደል?
ድንች ወጥ አይደለም ስጎ ነው።
ስለዚህ እዛ ውስጥ ስለተረፈ ዳቦን በጣጥሽን ከተው
አዎ ዳቦንም ፈር በሱ ፈርፈር አ አዎ አደዋወሌም ለሱ ነው።
እሺ እሺ እ፣ መኮሮ እ፣ መኮሮኒ ላይ አ- አብዛበት በደንብ
እሺ ድንች ስለሆነ እንትን እንዳይል እንዲጣፍጥ እ?
እሺ ብሏል እሺ በመኔ ቻው። በቃ ደህና ዋይ
ልጁ
ዜጊው። እሺ ቻው። ኬክ ኬክ አዎ እወድሻለሁ
እ እወድሻለሁ እሺ እኔም እወድሻለሁ ነው የሚባለው። አንቺ
እሺ እኔም እወድሻለሁ እሺ ደህና ወይልኝ።
እሺ እም።